حبيبي هدي خلينا نشوف أيوة. hello
ሰላም ጤና ይስጥልኝ አቤት
ገንዘብ withdraw አድርጌ ማለት ነው ወደ ቴሌብር እስካሁን አልገባልኝም። አስ- አስር ሰዓት ላይ ይገባል ብላችኝ አሁን አስራ አንድ ሰዓት ሆኗል። እስካሁን አልገባልኝም።
አዎ ስላልተስተካከለ ነው። እሺ አስተካክለን ስንጨርስ ይገባልሃል። ትንሽ system እያስቸገረ ስለሆነ ነው።
ይስተካከላል ብላችኝ ነበረ።
ነበረ አዎ system ኡ ተስተካክሎ ስላላለቀ ነው።
ተስተካክሎ አላለቀም እኮ ለሌሎቹ ይገባላቸዋል። እኔ ብቻ ለምን አልገባም?
ተስተካክሎ ስላላለቀ ነው። የማንም የገባ የለም አዲስ ካልሆነ በስተቀር።
አረ የጓደኛ ይገባ።
አዲስ ከሆነ ይገባልታል። የትላንትና ማታ ግን ገና ነው። እሺ የትላንትና ማታ ገና ነው።
አዎ
እሺ እኔ የቦምባ ክፈል ብዬ ነው የተበላሁት። ከቤት ተባረር ያለው ያን ብር ካላስገባው ራሴ አይዞህ፣ ብሩ ሲገባል ትመለሳለህ ወደ ቤት።
እየቀለድኩ አይደለም። እኔ እውነቴን ነው።
አይ እውነት እኔም አልቀለድኩም። ብሩ ሲገባል ወደ ቤት ይመልሱ የለ ይገባልሃል። እሺ አሁን